መጥቷልም ነበር መጥቷ ነበር ወሬ
ሄሎ
ትልኝ ሀሚድ ነኝ። ምን ልርዳሽ?
ከቤት ቤት ነበር የምደውለው ከአዳማ እሺ ማን ልበል?
ያስራ ነኝ።
እሺ አብሰራ ምን ነበር?
ፕሪንተሮቹ ማለት ነው አ አብራ ጠፍቶ ሲመጣ ሁለቱንም አጠፋብኝና አ
እንትኑ ኤጁ ላይ ገብቼ printer ኡን download ለማድረግ እምቢ አለኝ። link ቀይራችሁ
okay check አድርጌ እንትን አሳውቅሻለሁ። እሺ ጄሪም ስለሌለች የ printer issue ኡ የገዛኸኝ የሚሰራው ነው የሚሆነው። እኛም ብዙ እንትን ስለማንለው okay እሷ ትምጣና ትይው። እሺ መቼ አሁን ነው?
አ ትንሽ ሰላሳ ደቂቃ ምናምን ሁለት ሰዓት ላይ ትመለሳለች።
ጄሪ okay አዎ።
አ- ስልኳን ማግኘት የምችል ከሆነ personal ስልኳን እ? ስልኳን personal ኡ?
ማግኘት የምችል ከሆነ እሷን ሳላስቸግራት እኔ እዚህ ማስተካከል የምችለው ነገር ካለ ብትነግረኝ link እሺ፣ ቀይራችሁ እሱን check ላድርግልሽ። ተጽፊያለሽ ቴ- ቴሌግራም ላይ አዎ እኔ ዜሮ ዲስክም ስምንት ይላክ ከሆነ ላኪና እሱን እሱን check ላድርገው አሁን።
እሺ የትኛው ዜሮ ሶስት ላይ ነው?
አዎ እሱ ላይ እሺ እሺ አንዴ እሺ።
ላደርግ።
እሺ እሺ